ሄሎ የት ነው?
ጠብታ አምቡላንስ ነው።
አምሳ ብሏል። እሺ ከተክለ ሃይማኖት ሆስፒታል እዛ ጴጥሮስ ለመውሰድ ነበረ።
ትክክል አላት።
እ? ወይ ወይ አቤት አቤት አይሰማ እሺ ከተክለ ሃይማኖት የታልከኝ ከተክለ ሃይማኖት እ፣ ጴጥሮስ እዛ ሽሮ ሜዳ ነው ያለው።
እሺ ቆይ፣ እ፣ communicate አድርጋችኋል እናንተ?
እዛ ጨርሰናል። አዎ የታካሚ ስም ማን ነው?
እ፣ መስፍን- መስፍን- ለታካሚ መስፍን እንዳለ ሄሎ መስፍን እንዳለ አይሰማም እናት አዎ ይቆራረጣል። ጫጫታ ውስጥ ናችሁ መሰለኝ።
ታካሚ መስፍን እንዳለ
ኦክሲጅን ይጠቀማል?
እ?
ኦክሲጅን አዎ ኦክሲጅን ይጠቀማል። አዎ በሁለት አፍንጫ ቀዳዳ ነው ወይስ
እ? በሁለት በሁለት- አፍንጫ ቀዳዳ